Hello ጤና ይስጥል
Hello ጤና ይስጥልን።
cash ስ ብዬ ያልገባብኝ ብር አለ
መቼ ነው ዛሬ?
ትናንትና ወዲያ እሺ cashier code ኡ ንገረኝ። ትኬቱ
ነው በስልኬ ነው
እሺ ስልክ ቁጥር ንገረኝ። እሺ ዘጠኝ አስራ አንድ በዚህ ቁጥር ዜሮ ዘጠኝ አስራ አንድ ሀያ ሁለት ሰባ ዘጠኝ አርባ ስምንት
ሀያ ሁለት ትኬት ነው አይደለ?
በስልኬ ነው በስልኬ ነው ገባኝ እኮ ድሮ የኳስ ብዬ።
ትኬት ነው የቆረጥከው።
አይደለም ማለት እንትን ነው ሌላ game ተጫውቼ ነው
OK withdraw አድርገህ አልገባልኝም ነው እንዴ?
አ ስንት ብር ነው?
አ፣ አራት ሺህ እና አምስት ሺህ ነበር ይል
ትናንትና ነው
ከትናንት ወዲያ ከትናንት ወዲያ አ።
ከትናንት ወዲያ ማለት በአስራ ዘጠኝ ነው አይደለ? በአስራ ዘጠኝ ነው ያደረግከው።
ሀያ ሀያ
በሀያ አመት ትናንትና ነው።
አይ midnight ከመቀየሩ በፊት ነው ዛሬ ሀያ አንድ አይደል
እኮ ከትናንት ወዲያ ከሆነ በአስራ ዘጠኝ ነው የሚሆነው አይደል?
እሺ አላገኘሁም በ- በሁለት ነው ችግር የለም ያ- ያልገባ አላገኘውም ብዬ ነው። ሁሉም የገባ ነው ያለው።
ወይ እንትን ሳደርገው አልገባልም።
ወደዛኛው ገብቶ እንዳይሆን ይሄ ቦቸም ነው ነው የሚለው ላ
OK voucher አድርገኸው?
እሱ ምናልባት ይሄን ይችላል አዎ አዎ አዎ፣ voucher አምስት ሺህ ብር አድርገሃል።
OK።
voucher voucher አምስት ሺህ አድርገሃል። አዎ።
ስለዚህ ከቦቻ ወደዛ ከቲኬን እንትን ማድረግ ያለብኝ ማለት መልሰው በቃ ወደ account ታውቀዋለህ አይደል? step ኡ አዎ በቃ እንደዛ አድርገህ ወደ account መልሰው። እሺ፣ እሺ አመሰግናለሁ ችግር የለውም።